ጤና ይስጥልን ቤተሰቤት ረዴት ነኝ።
ሰላም እንዴት ነሽ? የቦሌ ትኬት ነበረ።
ምን አልከኝ?
የቦሌ ትኬት
እሺ hello ወይ?
ይሰማል? እሺ cashier code ኡን ንገረኝና check ላድርግልህ። ትኬት ነው አይደለ?
አዎ አስራ አንድ እሺ
ሰላሳ ሶስት እሺ
ስልሳ ዘጠኝ ዜሮ ሁለት አስራ ዘጠኝ ዜሮ ሁለት እሺ። እ ይሄ የለውም ተመላሽ ኦ- እንትን ነው ኦዱ ትንሽ ነው በጣም አንድ ሎት ነው ያለው ግን ኦዱ ትንሽ ነው። ቶታል ኦዱ የትኬቱ ቶታል ኦድ አለ አይደለ?
አዎ ሎት ስላደረገው ማች ኦድ ሲካፈል ከሀያ በላይ መምጣት አለበት ቦነስ ለማግኘት። ስለደወልክ እናመሰግናለን። መልካም ቀን።